ጤና ሄሎ፣
ሄሎ፣ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ተስፋ ይባላለሁኝ።
እሺ ተስፋዬ፣ እ ታሪኬን ለማጋራት ነበር የፈለኩት ማለት ነው።
የአንድ ሰው ህይወት ላይ መቅረብ ፈልገው ነው።
እ?
እሺ ይቻላል። ስም ማን ልበል ተስፋዬ ተስፋዬ ስዩም ማለት ተስፋዬ ማለት ተስፋዬ ስዩም። እዛ በአካል መጥቼ ነበር ያው በሩ ሱቅ ላይ።
እሺ ዛሬ ነው።
አዎ፣ እዛ ነበር።
እሺ ስልክ ልውሰድ። አቶ ተስፋዬ ዜሮ ዘጠኝ እ?
ስልክ ቁጥር ልውሰድ። ዜሮ ዘጠኝ
አርባ ዜሮ ዘጠኝ አርባ
አስራ ዘጠኝ አስራ ዘጠኝ ዘጠና አምስት ዘጠና አምስት አስራ አምስት አድራሻ የት ነው?
አድራሻው እዛው ሚዛን አንጦጡ ማለት ነው።
የት አሉኝ? ይቅርታ እ?
አድራሻ የት ነው?
አንጦጦ አንጦጦ።
አዲስ አበባ።
አዎ፣ እሺ እናመሰግናለን። መልካም ቀን።
እሺ